hello hello hello፣
እሺ፣ ሰላም ነው?
ሰላም ነው?
እንዴት ነህ?
አለን አለን።
አለን አለን። ምን ሆኖብህ ነው?
እ፣ እንትኑ አልቆርጥ አለ ደግሞ load እያደረገ ዝም ነው የሚለው
እ፣ bet አላደርግም ነው ወይስ እ? አዎ፣ bet bet place- ስትለው place bet ብየው እ፣ ከዛ ነው አያወጣውም። በቃ ዝም ብሎ load ብቻ ነው የሚያደርግ።
ዝም ብሎ ይሽከረከራል?
አዎ፣ ዝም ብሎ ይሽከረከራል። በ- አያወጣውም።
እስኪ አክሰብት በለኝ።
እሺ፣ ካፍቻለሁ። plus ደግሞ ማለት ነው
እሺ፣ እንትን እቺ ቀጥታ ዝም ብለህ የምመጣለች ፊት ለፊት ማለት ነው። ዊ ካንት ኮኔክት ዘ ሪቴል ማናጀር እሺ።
ምናምን ከኮ- ከፕ- ከፕሪንተር ጋር አንተም ብለዋል አ እ?
connect አድርጋችኋል አይደለ? ከፕሪንተር ጋር አ ጠዋት በቃሽም X X እያላችሁ ጉድ።
አሁን minimize አድርገውና ማለት ነው እሺ፣ እንትኑን ያው ላሳየህ። እቺ ምንድን ነች? በጣም ትመጣለች።
እ፣ እንትን X ብላ- ብላችሁ ጉድ። እሺ፣ ምንም ችግር የለም። እንትኑ ካልተጫነ ነበር በዚህ በኩል በዚህ retail manager አለ አይደለ?
እ፣ ባይጫን ኖሮ እዚህ click የሚለው ላይ click አድርገህ እንትን ማለት ትችላለህ፣ download ማድረግ ትችላለህ። አሁን ይህ ዝም ብሎ እየተሽኮረከራችሁ ነው አይደለ?
ደግሞ ቤቱ ሰው አለው ታውቂያለሽ።
እሺ፣ እሺ።
scanner ም አይሰራም በልሽ። scanner ም አያነብም።
ያው እሱ የ hardware ችግር ቅድም ከ IT ባለሙያው ጋር ተነጋግራል መሰለኝ አይደለ?
ታውቂ መሰለሽ እ።
እንትኑ ሳይ- ሳይሰፋ አይቀርም። ይሄ ሲሄዱ የለም እንትኑ ወረቀት እየቆረጠ ስለማይወጣ ሙሉ ለሙሉ ላይ ያገኘው ይችላል። ሙሉ እ፣ እንትኑ ስካነሩ ባርኮዱ ተቆርጦ ነው የሚወጣው አይደለ?
አዎ ምን አደረኩ መሰለሽ፣ አ- በእናንተ አ- ሲስተም ሆኖ እ በእናንተ እሺ።
ሲስተም ሪዴም አድርጌ አ፣ አሁን ያወጣውንም ከዚህ በፊት እ፣ ሳምንት ምናምን በፊት እሺ፣ በሌላ ዩ- እንትን እ፣ ሲስተም ስንጠቀምበት የነበረውንም እስካን ሳረገው አ፣ የእነሱ scanner ኡ አግኝቶታል። ምናልባት size ላይ ችግር ካለ ወይ ጽሁፉ ምናምን እንትን ብሎ ከሆነ shade ኦቹ ደብዘዝ አይ፣ ስለ scanner barcode ኡን ነው የሚያነበው አይደለ?
እኮ barcode ኡ barcode ኡን የሚያነበው ከሆነ ደግሞ እ።
ምንም እንትን ከሌ- ከሌላ እንትን ጋር ምንም አይገናኝም። በቃ እሱ ጋር ችግር ከሌለ በስተቀር ሰው ታዲያ ምን ሌላ ምንም እንትን አይልም። የሌላ እንትን እያነበበ ነበር።
የሌላ አነበበ ከዚህ በፊት ስንሰራበት የነበረውን አዎ።
አነበበ። አሁን ደግሞ እዚህ ስሞክረው የዚህኛውን አላነብልኝ አለ። ዝም ጽፌ እንትን ስለው እኮ ቁጥሩን redeem ያደርጋል።
ይመጣላል ምናልባት እስኪ ያው ይሄ ከእንትኑ አይመስለኝም። ቆይ አንዴ እየነካካችሁት ነው። ቆይ አትንኩት አንዴ።
አ- አ፣ እሺ፣ እሺ። የፕሪንተሯን እኮ እስኪ ሌላ ቦታ እናምጣና ፕሪንተር
እስኪ እሱን እንደዚህ ቼክ አድርጉት። ይሄንን አሁን ይስተካከላል ብዬ አስባለሁ። እስኪ
አሁን ሲከፍት ምናምን አሪፍ ነበር። የፕሌስ ቤት ካልከው በኋላ አህ፣ ከሌላው ሲስተም ይሄ ፈጠን ይላል፣ ኦኬ።
ይቆርጣል።
እስኪ አሁን ቆራጥ እስኪ ሞክረው እስኪ አሁን
ሳንሴ ኤክስ በላት እናውጣ እሷን።
እሺ ኦኬ አሁንም ሎድ ያደርጋል።
እሺ ቆይ Chrome ነው የምትጠቀሙት? Chrome ነው በ Chrome ነው። እስቲ ክፈተው ቴንትም ያው Chrome ነው እሱ።
ክፈተው እስቲ
እሺ ክፈተው እና እስቲ ሞክረው።
ቤት ማን ልክፈተው?
አዎ አዎ። ከፕሪንተር ጋር እንትን አላለም መሰለኝ ይሄ ነገር አ connect አልሆነም መሰለኝ ፕሪንተር ጋር ከፕሪንተሩ ጋር ኮኔክት አልሆነም መሰለኝ።
ቼክ ላድርገው እሺ።
እሺ ቆይ አንድ በቃ እንትን እደውልልሃለሁ። እሺ እዚሁ ኢንዴክስ ክላስ ታክሎና ይችላል